ሄሎ
ሄሎ
ሰላም ጤና ይስጥልኝ። ተለዩ
አብሮ ይስጥልን የቆራረጠኝ አስቸግረኝ
የቴሌቪዥን ደንበኛ ሲሆኑ በየቀኑ ትኬት ይገባሉታል። በሚገባለት ትኬት game ኦችን መጫወት እድሎትን ይሞክሩ።
ምን ያልሽ?
በሚገባለት ትኬት እርስዎ game ኦችን ይጫወቱ፣ እድሎትን ይሞክሩ። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። መጀመሪያ
ደውዬ ነበረ ግን አልሞክርም።
እሺ፣ ለማቋረጥ ነው።
አዎ ለማቋረጥ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ስድስት ቁጥር ላይ ያለ ለማቋረጥ የሚል
ስንት? ስድስት ሰማንያ አራት ዘጠኝ
ዘጠኝ ሰማንያ አምስት ላይ
እሺ፣ እሺ እሺ።
አመሰግናለሁ።